ሄሎ ጤና ይስጥልን። ሄሎ ቤስት ቤት ሰላም ነው?
አለን አልበራርም ብሎ ነበር። እስኪ ኮዱን እንገሮት
እሺ አሸል አስር አርባ ሰባት
እሺ፣ አንዴ ጋ
ስንት እንደዚህ አልበራ ስለኛ እሺ፣ ካሸር ኮዱን ንገረኝ። እሺ አስር አርባ ሰባት
እሺ፣ አስር አርባ ሰባት ዜሮ ዜሮ ስልሳ ሶስት
postponed አለው። ሀያ አራት ሰዓት መጠበቅ አለብሽ። ሌላው ታርሟል። ሁለት ጨዋታ ግን postponed አለው።
እሺ እሺ ልጫወት ልጫወት አለ አይደለም